Benedicta. Benedicta.
ሄሎ ሄሎ እንዴት ዋላችሁ? ሰላም ነው? hello hello ይሰማል?
ወይ ይሰማል? ይሰማል።
ይሰማል። እሺ ከቻፓ ነበር ምንደውለው። እንዴት ናት? ሰላም ነው? እ፣ Crown Betting ነው አይደለ?
አዎ
አዎ okay። so አይ እንዲህ follow up ያደረግን ነበር። any ከኛ ያጋጠማችሁ ችግር አለ እኛ solve ያላደረግንላችሁ or fast assistance ያላገኛችሁት ነገር ካለ የማይመች የማይመች ቦታ ላይ ስለሆንኩ ልደውልልሽ?
ይቻላል ይቻላል። እሺ እሺ